hello ጤና ይስጥልኝ ቻፓ
ሰው አማርኛ የለም።
hello
ሰው አማርኛ የለም። ሰው አማርኛ
ሶማለኛ የለም አማርኛ ወይ እንግሊዝኛ ከቻሉ እንርዳዎት እን እሺ እን እን እን ገንዘብ አልሰጠም። እሱ ጨዋታ game
withdraw ነው አዎ
እሺ በምን ባንክ ነው withdraw ያደረጉት ቴሌብር ነው ወይስ ነው
እ ኦሮምኛ የለም ኦሮምኛም አንችልም
እ